ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን። አሁን የሆነ ጥያቄ ተሳትፌ ነበር።
okay መቼ ነበር የተሳተፍከው?
አሁን የተሳሳተ ኮድ ቁጥር ልካል ምናምን ይላል።
okay የተሳሳተ ኮድ ልካል ነው የሚልህ። ስለዚህ ቴክስቱ ስለሚገባ እኛ ጋር እ
text ቱ እንደገባ check አድርገውት ልጆቹ ሰኞ text ይደርሳል። መልሱን ከመለስክ ማለት ነው።
በወዳጅ መልሱን ከመለስ text ይገባልሃል። ድጋሚ text ይገባልሃል።
ነው።
text ይገባልሃል። መልሱን በትክክል ከመለስክ እሺ
እ፣ ጥያቄው ሲያልቅ
እ
ውጤቱን check የሚስ- የሚሰሩ ልጆች ስላሉ እነሱ ከሰሩ በኋላ ውጤቱን እንዳለቀ text ይገባልሃል በስልክ። አይ ዛሬ ሳይሆን ሌላ ቀን።
መልሱ ሶስት ቁጥር ነው ምናምን የመለስከው?
ስላለ ነው።
አዎ፣ እኔም ይኸው እ፣ መልሰውትን ይዤዋለሁ እ
እ፣ አስተላልፋለሁ። text ይደርሶታል። ከ- በትክክል ከመለሱ የሁለት መቶ ብር ቅናሽ ወይም ደግሞ ከአንድ እስከ ሶስት ከወጡ ደግሞ እ፣ የያዘዙትን እቃ በነፃ የመውሰድ እድል ይኖረውታል ማለት ነው።
እሺ ቴንክ ዩ እና አዝመራው ደግሞ ይደውላል። ከአንድ እስከ ሶስት ከወጡ እዛው ቲቪ ላይ ሆኖ አዝመራው ራሱ ይደውላል ማለት ነው።
እሺ ቴንክ ዩ እሺ መልካም ቀን።